God. hello hello፣ ጤና ይስጥልኝ እማ።
እሺ ሰላም እንዴት ነሽ?
አለ እግዚአብሔር ይመስገን። የቲኬ ማሽን ጠይቆ ነበረ ደውሎ አዎ አዎ አዎ ተነገራቸው።
እ አንዴማ ቆይ ላገናኝሽ።
ቆይማ አለች።
ሄሎ ሄሎ ሰላም፣ እንዴት ነህ?
አለ እግዚአብሔር ይመስገን። እንዴት ነሽ?
አለ እግዚአብሔር ይመስገን። ነገረችው አይደለ?
አዎ አሁን መንገድ ልጀምር ነው። እሺ እሺ እሺ፣ አባዬ እሺ እሺ። በጣም አመሰግናለሁ።
እሺ።
እንትን እኔ ነበርኩኝ ባለፈው ያስገባሁት በውክልና እና አሃ እንትኔን ህጋዊ- ህጋዊ ውክልና አለ ከውልና አዎ።
ማለት ነው።
እንትን ባለፈው እንትን ብዬ ነበር አስይዤ ነበር እንዳለ በቃ ለብለሽ ህጋዊ ውስጥ ውክልና አስገባው ማለት ከያዝ ውክልናን ይዘውና ድንገት እዚህ ፈዟል አይታይም ካሉ እንዳትለፋ ውክልናን፣ መታወቂያን፣ ንግድ ፍቃድና የሰጠን እሺ።
መረካከቢያ form አለ።
በቃ ፎርሙን አዎ፣ ስለዚህ በ paper form ኡን።
ያለኝ form ኡን እና form ኡን እንዳትረሳው original ኡ ማለት ነው። እሺ እሺ።
እና ውክልና ክፍያም ነግረሃለች መሰለኝ።
አዎ እንትን ሁለት ሺህ አምስት መቶ ያለችኝ አዎ አዎ አዎ ልክ ነው።
እሺ አባዬ እሺ በቃ መጣሁ። እሺ እሺ እሺ አመሰግናለሁ።
እሺ አመሰግናለሁ።